አስገረሙ የሚባል ሰውዬ ነው እንጂ የሚያስቸግረው በእናትሽ። ኧረ አንድ በሉ hello ወይ hello hello፣ ወይ እንትን password እኮ የሁሉንም password አምጥቶ ዘጋብን እኮ።
የሁሉንም የ- አዎ ሶስት cashier አይደል ሰው ሁለቱ ተከፍቶ ነበርና እሺ፣ cashier three ና cashier ስንት ነበር? cashier one እና cashier three ከፍቶልኛል እና two ይቀራል ዋ- ማለት one ይቀራል። AnyDesk ልኬላችሁ ነበር እሱ እና ሌሎቹ ደግሞ password ጠየቁ ጠየቁን።
እኮ password ኡን አስገብተው አይገቡም።
password የላክልኝን ሳስገባ ሳስገባ እምቢ አለኝ።
እስቲ AnyDesk ላክልኝ አሁን። እሺ፣ ድጋሚ
አዎ የእምቢ ያለህን እስቲ ላከው መጀመሪያ። የትኛው ነው? AnyDesk።
ሁለቱ ነው እምቢ አሉኝ። ከከፈቱ በኋላ ኤንዲ ማለት password ጠየቁኝ። ሁለቱ የሁለቱንም ልክላለሁ። እሺ
እሺ፣ አንዱ ደግሞ አለ።
እ?
እሺ አንዱ ደግሞ ጭራሽ አልከፈተልኝም። AnyDesk ልኬ ነበር፣ አንዱ ዝም ብሏል እስካሁን።
እሱን login አያደርግም። ብቻ እስቲ ያዚህን ላክልንና check እናደርገዋለን። እሺ እሺ እሺ እሺ